በመተማመን ቤት እንግዲህ አቤት አቤት ንገሪኝ።
በቃ የዘጠኝ ሰዓቱን ስብሰባ ላስታውስ ብዬ ነው።
ዘጠኝ ነው የሚጀምረው?
መጀመሪያው ነው ቀደም ብላችሁ አስር አስራ አምስት ደቂቃ አዎ ቀደም ብላችሁ ተገኙ።
ወይ እሺ፣ እሱ ተቀብያለሁ። ሌላ ግን ሀሳብ አለኝ።
እሺ።
ልታዳምጪኝ ፈቃደኛ ነሽ?
ኧረ በደንብ
አሁን የእንትኑ እንዴት አደረጋችሁ?
ምኑን አልቋል? የ- የ- የበዓሉ ዝግጅት? ቅድም ለዛ ነበር የደወልኩ።
አደውልልኝ ነበር እንዴ?
አዋ ስልክሽ ላይ ደውዬ ስልክሽ አይሰራም።
አይሰራም።
no no ጠርቶ ጠርቶ ነው የዘጋው። አላነሳችም። እንግዶች ጋር የ- ጠዋት ስብሰባ ነበራቸው አሉኝ። ከዛ አዎ በሌላ ስልክ ካልሆነ በእውነት እኔ ያንተን ስልክ አይቼ እመልሳለሁ።
አይ ignore ማድረግ ጀምረሻል። ለማንኛውም ምንድን ነው የምታደርጊው? አንደኛ የሲስተሙ ተሰርቷል።
ሲስተሙ ዛሬ ከሰዓት
okay ገንዘብ ለምንድነው ታዲያ አሁን የጠየቁት ሳይሰሩት?
አሀ መስማማት ነው። ካልተስማማን እንዴት ብለው already ሰርተነዋል መተን መግጠም ነው ብለዋል።
okay እቃውስ እቃውን እነሱ እጅ ዋጋ ነው የ- ከእቃው ጋር ነው በቃ ሙሉ ነገር ነው የጠየቁት አሀ ዶክተር አሸብር ይልካል ከውጭ ምት- ብሎ ነው።
እ
አሸብር ዶክተር አሸብር ከውጭ ይልካል እቃውን ምናምን ስትይ የነበረው እገዛለሁ ብሎ ነበረ።
አ ስለዚህ ስጡኝ ቀርቶ ነው።
ግዛ ስላቸው አዎ።
መግዛት አይችልም አሉ። እኔ እንግዲህ ምን መድረስ እንደሆነ- አይችልም ነዋ ሊሆን የሚችለው።
አዎ ስለዚህ ራሳቸው አሟልተው ራሳቸው ጠግነው ሊሰጡ ነው።
አዎ እንደዛ ነው።
አናታችን ላይ ታዲያ መቶ አስራ ሁለት ሺህ የቆለሉት ምን ነው ነው እንደዚህ ያሉ እኔ ይኸውልህ ይሄ ነገር ማለት ነው እም እ፣ ከነ የእኛንና የተወካዮች ምክር ቤትን ከእነሱ ውጭ የሚሰራው ሰው የለም መሰለኝ፣ አላውቅም።
የተወካዮችንም እነሱ ናቸው ብዙ ጊዜ የሚሰሩ።
አዎ እነሱ ናቸው። አዎ እንደዛ ብለን እኮ ነው አሁንም እኮ የ- እንትን ያልነው የጥያቄውን ያስተናገድ ነው።
እም።
ዞሮ ዞሮ ይሁን እሱ ነው። ማ- ስለዚህ እኛ አሁን ክፍያውን process ያደረግን ነው። ዞሮ ዞሮ ፋ- እንትኑ ተጽፎላቸዋል።
እም።
እ፣ መሰራቱ ተረጋግጦ ይከፈላቸዋል።
እነሱም እኮ ያሉት እ፣ ጽሁፉ ላይም አዎ ስራውን ከጨረስን በኋላ even ስብሰባው ካለቀ በኋላ ነው ክፍያው ነው።
በቃ እንደሱ ከሆነ test አድርገን ስራው ካለቅ በኋላ ነው።
አዎ እንጂ አሁን አይደለም እኮ።
በቃ ይሁን።
ሌላ እንመጣለን።
ጥያቄ አለኝ እኔ ቀ- ቀጥይ። እሺ።
የ- ይሄ ጠይቀን ነበር ቤተ መንግስት መኪና ማለት ነው።
አዎ የቤተ መንግስቱን መኪና ፈቅደዋል።
እሺ። ስንት?
ባስ ስድስት ባስ ግን የለንም አሉ።
እሺ።
ባስ ግዴታ ነው። ዛሬ ነው እንደዛ ብለው ያሉን እና ከየት እናምጣስታ?
እ፣ ከተወካዮች ምክር ቤት ከዶክተር ምስራቅ ጋር አውርታ
okay። ስንት ባስ? አንድ ባስ አይበቃ?
ሁለት
coaster አላቸው እንዴት ነው?
coaster አዎ፣ ቆንጆ ቆንጆ coaster ሁለት ጭምብል።
አዎ በቃ በኋላ አንቺ ጋር ቀደም ብዬ ስመጣ አስታውሽኝ። እዛው ጠይቃታለሁ።
እሺ እሺ እሺ። thank you። ያ- አስፈረምሽ አስፈረምሽ ምኑን ነበረ?
ካርዱን እንዴት ነው ያረግሽው? VIP ካርዱን
አዎ እኔ ዛሬ እግዚአብሔርን ምንም ምንም እንዲህ ይሄ አንቺ የራስሽ ሲሆን ብቻ ወይኔ የሰው አናት ላይ መድኃኒዓለም የሰው አፍንጫ ይዞሽ ታሰሪያለሽ።
እግዚአብሔርን ቆይ አንድ ጊዜ በእናትህ በቃ በእውነት ይኸው ዛሬ ጠዋትም ስብሰባ አንቺ ነበር።
እረፍት አሁን ከወጣሽ በኋላ ይቻላል ነው እንደ የሚሰራው።
እ?
አንቺ እረፍት ከወጣሽ በኋላ ነው እንደ እንዴ ኧረ ገና ነኝ እኮ እኔ አምስት ወር አለው እኮ እንዴ አምስት ወር ካለሽ ማ እንዴ እንደዛ ይላል።
እየደረሰ መስሎህ ነው እንዴ?
አዎ ገና አራት ወሩ ነው ይዞ እሺ። እና አራት ወር ነው በኋላ እንደዚህ ፍጥጥ ያለው።
ቀድሜ መጣ ቀድሜ እመጣለሁ።
ሁለት ይሁን ሶስት አላወቅኩም።
ይሁን እሺ፣ በቃ ይሁን። ቀድሜ እመጣለሁ።
እሺ ቻው ቻው። እሺ፣ thank you ቻው።